ነገሩ ምንድን ነው? ምነካሽ እያሉ ላንተ እንደምጨነቅ ለእኔ ይጨነቃሉ። ቢያስቁኝ አልስቅም፣ ብጠየቅ መልስ የለኝ ካንተ ሌላ ወሬ ቀልድም ቢነገረኝ አይሆንልኛ ላንተ አይሳካልኝ ካጠገቤ ስትርቅ ቅር ቅር አለኝ። እባክህ አትራቀኝ አትበለኝ ችላ ናፍቆት ትዝታዬ ነው ሁሌም ያንተ ገላ ቦምቡም በል ቡቡምቡምቡሩሩም
በጣም ነው የምወድሽ የማከብርሽ እና አሪፍ future እንዲኖር
በቃ ፍቅር እንደዚህ ነው የሚገልጸው።
ስድስት ልጅ በቃ ይሄን እዛ ደፋር